ሰላም አሊባባ
ጤና ይስጥልኝ።
አብሮ ይስጥልን።
እንዴት ናችሁ?
እግዚአብሔር ይመስገን አባት።
አንዳንድ መረጃ ለመጠየቅ ነበር።
ይችላሉ።
እ መኪና የኤሌክትሪክ መኪና አለ እንዴ እናንተ ጋር?
BZ four አለን።
እ ቤ- BZ four
okay መኪና አሁን እንዴት ነው? በቅያሬ ነው ወይስ ራሴ ሸጬ ነው? እኔ ራሴ መኪና አለች።
እኮ ይዘውልን ይምጡ ይምጡና ይ- ይ- እንየውና ይገመትልዎት።
okay እንደዛ ነው አይደለ?
አዎ እኛ ጋር ይሸጣል።
እኔ- እ okay እኔ ከአዳማ ነው የምደውልልሽ።
እሺ
እ መጥቼ መኪና አስ- አሳይቼ ከእንደገና ከተገመተ በኋላ ነው አይደለ? ወይስ መኪና እዛ አቁሜ ነው የሚሸጠው? መኪና እዛ እዚህ ያቁመውት ማለት ነው እኛ ጋር።
መኪናውን አቁሜ ነው የምፈልገውን መኪና ገንዘብ ጨምሬ የምወስደው አዎ
የተገምቶ የሚጨምረውን ተጨምሮ ማለት ነው።
አዎ
እሺ ማ thank you አመሰግናለሁ።
ምንም አድራሻ የት ነው አድራሻ?
መስቀል ፍላወርና ፓስተር እንገኛለን። ሲመጡ ይደውሉልን።
እሺ ማ thank you እሺ እናመሰግናለን። መልካም